እኮ ልደውል ነው ብዬ ሬስቶራንት እንትን ደብሮኝ ነበር።
ሄሎ
ሄሎ ሚካኤል፣ አቤት።
አሁን አልታዘዘም
እስቲ ቆይ ታዘዘ እንዴ? አሁን ታዘዘ እንዴ?
ሄሎ ወይ ቆይ እስቲ እየጠየኩ ነው።
እሺ፣ አትዝጋው። እሺ፣ ከ- ቼክ እሺ፣ ታደርግ።
አልዘጋውም።
እሺ።
hello ቅድስት፣ ወይ አልታዘዘም፣ አልታዘዘም። አሁን በቃ እሺ፣ ሄጄ እሺ፣ ድጋሚ check አደርጋታለሁ።
እንዴ ሰዓት